Hello Hello፣ አቤት።
ሰላም እንዴት ነህ?
እግዚአብሔር ይመስገን።
አለን። ከቢሮ ነበር የምደውልልህ።
ከየት?
ትላንትና ኮዬ ፈጬ ሄደህ ነበር አይደለ?
አዎ። ኮዬ ፈጬ አልሄድኩም።
እ
ወደ እንትን ነው የሄድኩት። እኔ የካባ የምንድን ነው አራብሳ።
ኮዬ ማን ሄደው? እሺ።
ኮዬ እኔ እንጃ ማን እንደሄደው አላውቅም።
Okay፣ አታውቅም?
አዎ አዎ።
ሰላም ልጠይቀው?
ኮዬ ትናንትና አዎ የሆነ ሴትዮዋ እየደወሉ ሲጨቀጭቁን ነበር። እኛ ጋባሻ በስህተት እኛ ጋር ገብቶ ነበር እቃው።
እ ከዛ ደውለንላቸው ነበርና
እንዴት በስህተት- ገባ ግን? ማለት ኮዬ የኮዬ እንትን አንተ ካልሄድክ እንዴት ይገባል ግን አንተ እ፣ መኪና ውስጥ?
ምን አውቃለሁ። ከዚህም በፊትም እንደዛ አጋጥሞኛል። ሁለተኛ ዙር ነው።
በቃ እሺ፣ Location ስህተት ይሆናል።
እሺ፣ እሺ።
እና ይህን ነገር አስረድቻቸው ነግሬያቸዋለሁ። ማታ ደውለውልኝ እና ትናንት በጣም እየተጨቃጨቅ ነበር ከሴትዮዋ እኮ ጋር።
ልክ ና- ነገሮች እኮ እኛ ጋ ነው እየደወሉ የሚጨቀጭቁን። እናንተ በተሳሳታችሁት እንትን እኛ ነን የምንጨቀጭቀው።
አዎ ስልሽ የኔ ደግሞ ወደዛ ደግሞ ነበር እኔ ወደ ሁለተኛዋ ሳሚት ነው ነው።
የነበርኩት።
ሁለተኛዋ ወ- ነው ደግሞ ሴት ተሳሳተ ስትባል እና አውቀን ምናምን የመሰላት እራሱ እኛ ስንሆን አዎ እሷ እንደዛ ነው የመሰለኝ። እኔ በተቻለ አቅም ያው አስረድቻታለሁ። በስህተት ነው ያጋጥማል። ወደዛ የሄዱት መኪኖችም አሉ ወይ ነገ ይመጣልሻል ምናምን ነገር ብያት ነበር።
እሺ ማን ነው የሄደው አልከኝ። እሺ እዛ
ወደዛ ወደ ኮየ ትናንት እም፣
እኔ እንጃ። እስኪ ሰለሞን ገደው ይለት እስኪ እሺ እሺ
እሺ እሺ